ሄሎ ጤና ይስጥልኝ በበኩት ምን ልርዳ?
ሰላም ነው። ሄሎ አቤት ጤና ይስጥልኝ በበኩት ምን ልርዳ?
ኦ እንዴት ነው? ሰላም ናቸው አይደል?
ምን አሉ?
ይሰማ- ይሰማል አይደል?
አዎ ይሰማል። እባክዎት ምን ልርዳ?
አዎ ኔትወርክ ይቆራረጣል መስሎኝ ነው።
እሺ
የቴሌ win ticket ነው እና ሁልጊዜ ብር እየበላብኝ ነው
ስንት ብር ነው እና- የበላብዎት?
እ ስንት ብር ነው የበላብዎት?
አ ብዙ ብር ነው እኔ የሞላሁት ራሱ ልጆች ሞልቶ ይሆናል እንጂ እሺ።
እኔም አላ- እኔም አላወቁም አዎ እና አገልግሎቱ አሁን አልፈለግኩም እሺ እሺ አገልግሎቱ ይቆረጥብኝ ነው እሺ ተቋርጦለታል።
አ ይቆረጥና እሺ
እሺ እሺ thank እሺ